ሄሎ ወይ
ምንድነው የላክሽው? የነ ኤሞ ተከል ነው?
እኔ ሞ አዎ አራት ዜሮ አስራ ሰባት ዜሮ አንድ ሀያ ስድስት ሀያ ስድስት ነው እንዴ? ኧረ በእናትሽ ኧረ እንደው እንደዚህ አይደለም ተይ ተይ።
አየራ ነበር የላከው ስንት ብሎት ነው? ይቅርታ በቃ ያው አሁን እኮ የሰው ያ በቃ ሁለተኛ ከእንደዚህ በኋላ እንደሚያደርግ ነገር እኛን እንትን እያ- እያስወቀሳችሁ ነው ታዩ
እንዴ። ሰማንያ አምስት ነው እኮ የላከው።
ውይ ሀያ ስድስት ነበረ ይቅርታ እሺ አይ
ታዩ